ጤና ይስጥልኝ አሪፍ ነው። ታምራት በኩል ልርዳው?
ሰላም ጤና ይስጥልኝ። ትናንትና ማታ ማለት ነው እሺ
ሪፖርት አድርጌ ነበርና በዚህ ታሪፍ ላይ ብር ውዝድሮ ሳረግ አየር ተቀርቶብኝ ነበርና እሺ
ቴሌግራም ያ እንትን ላይ ፋይል ደብሎብኝ ነበር ብሩ ስል ማለት ነው እሺ እሱ screenshot አድርገህ ላክልኝ ብሎ ነበርና እሺ
ልክ እላቸዋለሁ። እስካሁን ምንም አይነት የደረሰ result የለም።
ከየትኛው betting site ነበር ደንበኛችን?
ኤክስ ነው እና
ከቶ ኤክስ በዚህ ቁጥር ነው ያመለከቱት ደንበኛችን።
አዎ
እሺ መስመር ላይ ጠብቁን። ሙሉ ስሞትን ማልበል ደንበኛችን ደንበኛችን መስመር ላይ አሉ።
አሉ አሉ።
እሺ መስመር ላይ ስለጠበቁን እናመሰግናለን። ሙሉ ስሞትን ማንበል
ሀሰን አህመድ ነው አመት
ሀሰን አህመድ።
አዎ
ጉዳዩ ወደሚመለከተው አካል ተላልፎሎታል። ከእርሶ በፊት ግን ብዙ ደንበኞች ስላሉ በተራ ስለሆነ የምትስተናገዱት እ ለዛ ነው የዘገየውበት። ደውለን የምናሳውቆት ይሆናል በተስተካከለ ሰዓት።
ትናንትና ነበር ነው ያመለከትኩት። እሺ እንደዛ ከሆነ
እሺ ደንበኛችን፣ ሌላ መረዳዎት ነገር አለ?
የለም የለም፣ እሱን ነው እና የተቻለ መጠን ነው ለዛሬ የምንከታተል እሺ በተቻለ መጠን ለማስተካከል እንሞክራለን። በተስተካከለ ሰዓት ደግሞ ደውለን የምናሳውቆት ይሆናል። እሺ ደንበኛችን፣ መልካም ቀን ይሁንልዎት።